ሄሎ
ስፖርት
ሄሎ ሄሎ
አይሰማም?
አሁን ይሰማል።
ምን ልርዳዎት?
እ፣ ይኸው ሳምንት ሊሆነኝ ነው። አራት ስምንት መቶ ወደ ሄሎ ካሽ ልኬ ማለት ነው እም፣ ከአካውንቴ ቀንሷል። ከሁሉ ስፖርት ላይ ማለት ነው። ሄሎ ካሽ ላይም አልገባም።
ከአካውንቱ ቀንሷል። ሄሎ ካሽ ላይ አልገባም። ሄሎ አዎ፣ ካሽ ሄሎ ካሽ አካውንት ላይ- አሉት?
አዎ አለኝ።
እሺ፣ የ transaction ኡን screenshot አድርገው ይላኩልን።
ባለፈውም ልኬልሽ ነበረ። ልድገመው እሺ?
አሀ፣ ልከውልን ነበር ቴሌግራም ላይ።
አዎ ልኬ ነበረ። ምንም መልስ የለም። በዚህ ወጥቶ በዚህ ገብቶ የሚለኝም አጣኩ።
እሺ፣ ማን ልበል ስምዎትን?
የኋላሸት almost ሳምንት ሊሆነኝ ነው። ሙዬ በእናትሽ አዶና የኋላሸት የሚለው ነው።
እ
አዶና የኋላ ሸት የሚለው ነው።
አይደለም አይደለም፣ የኋላ ሸት ታወቅ
የቴሌግራም ስሞት የኋላ ሸት ነው የሚለው።
አዎ የቴሌግራም ስም የማን መሰለሽ የሚለው የኋላ ምናምን የሚል
የኋና
አዎ ጆኋላ
ጆሃና አዎ ጆኋላ ጂሚ ራፋኤል የሚል ስልክ ልስጥሽ
ያሸናንፋሉ አ- ባለሜዳ ወይ ከሜዳ ውጭ
ሄሎ፣ ሄሎ ወዬ እሺ፣ ስልክህን ስጠኝ።
ዜሮ ዘጠኝ አስራ ሶስት
አስራ ሶስት አስራ አምስት አስራ አምስት ሰማንያ አራት ሰማንያ አራት ሀያ ስምንት ሀያ ስምንት
ሄሎ
ሄሎ ቆይ አንዴ።
ወዬ ወዬ እሺ አዎ፣ ጆሃላ ጂሚ አዎ።
ነው ማለት ነው።
እ ጆሃና ጂሚ ጂ- ጂሚ አዎ ትክክል ትክክል ትክክል
አንዴ።
screenshot ኡን ላክልሽ እንደገና መላክ ይችላል ችግር አይ የለም አለ አግኝቼዋለሁ፣ ችግር የለም።
እ አለ አለ አግኝቼዋለሁ።
አዎ ከላይ አራት ሺህ ስምንት መቶ ወደ ሄሎ ካሽ የሚለው
እሺ ቆይ ድጋሚ ላ- ላሳይልዎት።
አረ ሙዬ ሳምንት ሆነኝ። እሺ እንደሚሆን አድርግልኝ በማርያም።
እሺ እሺ ይገባሉት።
እሺ እሺ፣ አመሰግናለሁ። ሰላም ዋል